ሄሎ እንትኑ የቦይንቱ የቦይንቱ ስፔን እሺ
ገንዘቡ መቼ ነው የሚለቀቅልን?
የምንድን የ spin ነው አዎ አዎ የ spin የወሩ መጨረሻ ላይ
እኮ እኔ የጀመርኩት ግን October ነው።
የ October ከሆነ win አድርገው ከአንድ እስከ አምስት መቶ ውስጥ አለ
አዎ በጣም አንድ ሺህ ምናምን ደርሻለሁ። point ኡ ደግሞ አንድ ሺህ ሳይሆን point ኡ ሳይሆን ያ point ተሰብስቦ ማለት ነው ከአንድ እስከ አምስት መቶ ደረጃ ውስጥ ካሉት ከ- ከተመደብክ ገብቶልህ ይሆናል ማለት ነው። October ከሆነ win አላረክም ማለት ነው። እስካሁን November ነው
የ November ስንት November ስንት ነበር የቆረጥከው?
የስንት ኩን አንድ ሺህ ስድስት መቶ
አይደለም ቀኑ መቼ ነበር ነው?
ቀኑ አዎ ማንተ ብሎ ነው ምሰጥ አንደኛ ዘጠነኛ ወር አንደኛ ቀን
ስል ቁጥርህን ንገረኝ አንዴ የቤት ቤት ቁጥር ዜሮ ዘጠኝ አስራ አምስት ሀምሳ ስድስት እሺ አስር ሀያ ሶስት አስር ሀያ ሶስት አስራ አምስት ሀምሳ ስድስት አስር ሀያ ሶስት አዎ እሺ check እናድርግና እንደውልልሃለን። እሺ ጠብቀን። check እናድርግና እንደውልልሃለን። ጠብቀን ትንሽ እሺ እሺ